በቀር ሌላ ብሞት አልመኝም። ግን እስካሁን ድረስ አላወቅሽልኝም። ካንቺ በቀር ሌላ ብሞት አልመኝም። ግን እስካሁን ድረስ አላወቅሽልኝም። ሰላምን ለማግኘት አጥብቄ ብመኝ ታበሳጭኛለሽ፣ አላወቅሽልኝ ከሕይወቴ ይበልጥ አስባለሁ ላንቺ ግን ድካሜ ሁሉ አልገባሽም አንቺ ጭቅጭቁ ቀርቶ አሃ ፍቅር እንዲስፋፋ አሄ ከዛሬ ጀምሮ አሃ አለኝ ሙሉ ተስፋ አሄ ካንቺ በቀር ሌላ ብሞት አልመኝም እስካሁን ድረስ አላወቅሽልኝም። ካንቺ በቀር ሌላ ብሞት አልመኝም። ግን እስካሁን ድረስ አላወቅሽልኝም። ባዘን በትካዜ ባሳብ መገጣቴ ለእኔ አልቻ አይደለም ለአንቺ ነው ሕይወቴ ታዲያ ምን በደልኩሽ ገልጽሽ አስረጅኝ ለአንቺ የለፋሁት ያልታወቀልኝ ጭቅጭቁ ቀርቶ ፍቅር እንዲስፋፋ ከዛሬ ጀምሮ አሃ አለኝ ሙሉ ተስፋ አሄ ካንቺ በቀር ሌላ ብሞት አልመኝም። ግን እስካሁን ድረስ አላወቅሽልኝም። ካንቺ በቀር ሌላ ብሞት አልመኝም። ግን እስካሁን ድረስ አላወቅሽልኝም። ሰላምን ለማግኘት አጥብቄ ብመኝ ታበሳጭኛለሽ፣ አላወቅሽልኝ ከሕይወቴ ይበልጥ አስባለሁ ላንቺ ግን ድካሜ ሁሉ አልገባሽም አንቺ ግን ድካሜ ሁሉ አልገባሽም አንቺ ጭቅጭቁ ቀርቶ አሃ ፍቅር እንዲስፋፋ አሄ ከዛሬ ጀምሮ አሃ አለኝ ሙሉ ተስፋ አሄ አለኝ ሙሉ ተስፋ አሃ ካንቺ በቀር ሌላ ብሞት አልመኝም ግን እስካሁን ድረስ አላወቅሽልኝም ካንቺ በቀር ሌላ ብሞት አልመኝም ግን እስካሁን ድረስ አላወቅሽልኝም አላወቅሽልኝም አላወቅሽልኝም አላወቅሽልኝም